ሄሎ ሄሎ ወይ አባ መለሰችልኝ።
አይደለም ተይው፣ እኔ መታወቂያን አገኘሁትና በቃ ሄዳለሁ እና ተመለስኩ። ከመንገድ እየሄድኩ ነበረ።
okay አገኘ።
አዎ ተገኘ አሉኝ።
እሺ እናመሰግናለን።
አረ እኔ በጣም አመሰግናለሁ ቴዋ፣ እሺ በጣም አመሰግናለሁ።
ትነግረኛለህ? ስምህን የእኔ ሰይድ ነው ሰይድማ።
ሀሊ፣
አሮጌው መናኸሪያ ነው አዲሱ ነበር የቆረጠ?
አዲሱ መናኸሪያ።
እሺ
አይ እሺ፣ አመሰግናለሁ።
እሺ